hello ጤና ይስጥልኝ ቤስት ቤት
አዎ ቤስት ቤት አሁን ደውዬ ነበርኩና ደውለህ ነበር? እሺ አዎ ባለ አንድ ሺህ ብሩ አልገባልኝም እስካሁን።
okay አንድ ሺህ ብር መቼ ነው ያረካው?
ዛሬ
አዎ ዛሬ ያረካቸው ግን እንዳለ balanced ናቸው።
ሁሉም ዛሬ አዎ
አንድ ሺህ አንድ ሺህ ብር እየተዱ ነው። አምስት ሺህ እና አንድ ሺህ ሁለት ጊዜ ነበር።
በቻፓ ነው አይደለ? በቻፓ ያረካው አለ።
አዎ ሁለቱም
አዎ ስለዚህ check አድርገው። withdraw ያረክበት ያን- account አለ አይደለ?
አ?
check አድርገው። ጫላ ጨመድ አይደለ?
አዎ አዎ እኮ ገብቶልሃል። check አድርገው።
እሺ እዚህ ጋር balanced ነው የሚያሳየው ሁሉ።
አይ ቴሌብር ላይ አልገባም ስለዚህ ብዬ ነው።
ቴሌ ብር ወይ ደውለህ ጠይቃቸው እሺ።
እሺ እሺ